ሄሎ ጤና ይስጥልን።
አብሮ ይስጥልን።
ደንበኛችን ከቢጂአይ ጥሪ ማዕከል ለምንደውልለት
እሺ መከታተያ ቁጥሮችን ልሰጥዎት ነው። የኦክጅን
እሺ አስራ አንድ ዜሮ ሁለት ሶስት
አስራ አንድ ዜሮ
እሺ እስኪ ቢያዝ ስቱ ቆይ ይቀጣል ስቱ ሰውታል እሺ አስራ አንድ ዜሮ
አራር እሺ ዜሮ አስራ አንድ ዜሮ
ዜሮ ሀያ ሶስት
ሀያ ሶስት አዎ፣ በዚህ ሶስት ቀን ውስጥ ካልደረሰውት መልሰው ይደውሉልን እና እንዳልደረሰውት ይንገሩ።
እሺ
ሌላ ድራፍት አቅርቦት እንዲሰጠና ያሉት አይደለ መጦሎት ያውቃል ከዚህ በፊት
አልተጠቀምኩም እኔ እስካሁን ድራፍት አልተቀበሉም።
አልተቀበሉም እሺ፣ ድራፍት ብቻ ነው የሚፈልጉት?
እስኪ አሁን እኔ ከሰዎች ያለኝ ነገ ምናምን እንወጣለን እንደውላለን
ስለዚህ የድራፍት ይቅር አይመዝገብ።
ይ- ይመዝገብ
እሺ፣ ምን ድራፍት ነው የፈለጉት ደንበኛችን?
ጊዮርጊስ የጊዮርጊስን
አዎ
የጠርሙስ ቢራ ይፈልጋሉ ደንበኛችን?
ያ
እሺ፣ ምንድን ነው የሚፈልጉት?
እፈልጋለሁ እ፣ ካስትልና ጊዮርጊስ ካስትልና ጊዮርጊስ።
አዎ
የድራፍት ግን የቅዱስ ጊዮርጊስ ብቻ ነው የሚፈልጉት አይደለም?
አ ራታ ጎ- ቅዱስ ጊዮርጊስ ነው
እሺ ደንበኛችን ቅሬታችን በመሰረት ሌላ መረዳት ነገር አለ?
የለም እና ስለደወልን እናመሰግናለን። ስለ አገልግሎት ያለን ስናሳውቅ ከሚሰሙት በኋላ እሺ ይ-